ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
አሁን እኔ የኔ brother ደውሎልሽ ነበረ።
ምን ነበረ?
አልሰራልኝ ብሎ እኮ በእኔ ስልክ እ፣ ብዙ ጊዜ አሁን ሞክሬ ግን አሁን ሰራልኝ እሺ፣ ዳ- ዳታ ከሆነ ነው የማይሰራው።
እ እ?
በዳታ ከሆነ አይሰራም፣ በካርድ ከሆነ ይሰራል።
okay አሁን በጥቅል ነበረ ሞክር አልሰራልኝ ብሎ ነበረ። አሁን ማ ካርድ ላይ አ፣ እና እንትን የፈለግኩት እኔ መኪና የሴኖ ገልባጮች የሉም እነሱን እ፣ ባንክ ያለባቸው ምናምን ፈልጌ ነበረ
ኦ እስከ ሁለት ሚሊዮን ብር ያለኝ
እ፣ እ፣ እስከ ሁለት ሚሊዮን ሌላውን ባንክ ነው አይደል?
ሌላውም ባ- ባንክ የሚችል አለ
ኮ- እንደውልል እንደውል ስም አልበል ይቅርታ።
የእኔ ሙሉ ቀን
እኮ- እሺ አ- ለ- እንትን ልፈልግለውትና ልደውልለውት እ እ እ፣ እና ልደውልለውት።
እሺ፣ እሺ በዚህ ቀን ምናምን ነገም እንደዛ ምናምን ብታሳውቂ ደስ ይለኛል። እኔ እዛ መምጣት ስለምት እንትን ካለን ቴሌግራማችንን ወይም ደግሞ TikTok page ኣችንን ጅ- follow follow ያድርጉንና ወይም ደግሞ Telegram page ኣችንን join ያድርጉና ይከታተሉን። እዛ ላይ ፖስታለን፣ ግን አሳውቆታለሁ መጀመሪያ ልክ ከገባ
Okay፣ እሺ በቃ ስለዚህ አሪፍ የሆነ ታልገው ምናምን ትነግርኝና ስንትሽ እንደሆነ አዎ።
መኪናው ምናምን አዎ፣ ዋጋውንም እነግሮታለሁ።
በቃ እሺ የለጠፈ አይደል?
እ? እ? አዎ የለጠፈ ዞሮ ሲ- የ- ሲሰሩ የቆዩት ማለት ነው።
እሺ፣ እ- ችግር የለም። እንደ- እሺ፣ እሺ አባት እሺ